ሲስቁ የሚመነኑበት የፍቅር ገዳም ነው ያደለች ሰውነት ናፍቆትን ሰንቀው የሚመነኑበት በእምነት ቃል ተዘርታ ጸድቃንት ለማንም ነፍስ አንቺን ትሻለች ሁሌም በዚች ዓለም በእምነት ቃል ተዘርታ ጸድቃንት ለማንም ነፍስ አንቺን ትሻለች ዛሬም በዚች ዓለም በእውነት መዓዛ ጠረንሽ በእውነት አለው ልዩ መስህብ በእውነት ሳይጠጡም ያረካ በእውነት ሳይበሉም ያጠግብ በእውነት ከአልማዝ ከዕንቁ በላይ በእውነት ብዙ ዋጋ ያለች በእውነት የሴቶች ናሙና በእውነት ውድነት ያደለሽ በእውነት ውድነት ያደለሽ አይደረግም አይደረግም ለጦር ልንገርሽ የአንጀቴ ለስሜት አይደረግም አይደረግም ለጦር ልንገርሽ የአንጀቴ ለስሜት ሌላ የቤት አምሮበት ደምቆ አይኔ ቤማትር ቀድማስ ረጎ አይደረግም አይደረግም በአገር በምድሩ ቆንጆ ቢሞላ አይደረግም ካንቺማ ሌላ አይደረግም አይደረግም ጌታዬ ቤት አምሮበት ደምቆ አይኔ ቢማትር ጋር ማስረዶ አይደረግም አይደረግም በአገር በምድሩ ሸጋ ቢሞላ አይደረግም ካንቺማ ሌላ አይደረግም አይደረግም የፍቅር ገዳም ነው ያደለች ሰውነት ናፍቆትን ሰንቀው የሚመነኑበት የፍቅር ገዳም ነው ያደለች ሰውነት ናፍቆትን ሰንቀው የሚመነኑበት በእምነት ካልተዘርታ ዘርታለት ለማንም ነፍስ አንቺን ትሻለች ሁሌም በዚች ዓለም በእምነት ካልተዘርታ ዘርታለት ለማንም ነፍስ አንቺን ትሻለች ዛሬም በዚች ዓለም በእውነት የብቸኝነት በእውነት የትዝታ እንግዶሽ በእውነት ሀሳብ ትካዜ በእውነት ከላይ ላይ ገባሽ በእውነት ደጋውን መውደድ በእውነት የልቤን ውስጥ እምነት በእውነት አሳድገሽዋል በእውነት ሕይወት ዘርተሽበት በእውነት ሕይወት ዘርተሽበት አይደረግም አይደረግም ገልጾን ልንገርሽ የአንጀቴ ስሜት አይደረግም አይደረግም ገልጾን ልንገርሽ የአንጀቴ ስሜት ሌላ የቤት አምሮበት ደምቆ አይኔ ቤማትር ቀድማ አስረዶ አይደረግም አይደረግም በአገር በምድሩ ቆንጆ ቢሞላ አይደረግም ካንቺማ ሌላ አይደረግም አይደረግም ገላዬ ቤት አምሮበት ደምቆ አይኔ ቢማትር ጋር ማስረዶ አይደረግም አይደረግም በአገር በምድሩ ሸጋ ቢሞላ አይደረግም ካንቺማ ሌላ አይደረግም አይደረግም ደርሶ ልንገርሽ የአንጀቴ ለስሜት አይደረግም አይደረግም ልትፈር ልንገርሽ ያንጀቴ ለስሜት ሌላ የቤት አምሮበት ደምቆ አይኔ ቤማትር ቀድማ አስረዶ አይደረግም አይደረግም በአገር በምድሩ ቆንጆ ቢሞላ አይደረግም ካንቺማ ሌላ አይደረግም አይደረግም ሌላ የቤት አምሮበት ደምቆ አይኔ ቤማትር ቀድማ አስረዶ አይደረግም አይደረግም በአገር በምድሩ ሸጋ ቢሞላ አይደረግም ካንቺማ ሌላ አይደረግም